ከዚህ ኢትዮጵያ ነበር የደወልኩት፣ ተቋረጠ።
አዎ ተቋረጠብኝ።
እሺ፣ ቂርቆስ ሆቴል ነው የሚባለው ቤቱ?
አዎ አዎ፣ እሺ፣ የእርሱ ሙሉ ስም ማን ይባላል?
ወንደሰን ወንደሰን ነው።
ዳኛቸው።
አሁን በደወሉ በስልክ ቁጥር ለመዝገብ ነው ሲደወል አዎ ይችላል።
አዎ አዎ እሺ፣ ቤቱ የት አካባቢ ነው የሚገኘው?
እ ቤቱ የት አካባቢ ነው የሚገኘው? አድራሻ ከአየር ጤና ትንሽ ወረድ ብሎ ወደ ቆሼ የሚወስደው መንገድ ላይ ትንሽ ወረድ ብሎ ከአየር ጤና
ከአየር ላይ ወይ ወደ ቆሼ የሚወስደው መንገድ ልበለው?
አዎ አዎ አዎ
እሺ፣ ብልሽቱ ምንድን ነው? የድራፍ ማሽኖት ይሄ እያቆራረጠ በኃይል ይተፋል እንትኑን ድራፍቱን
እሺ፣ አረፋ ነው የበዛው ወይስ አረፋም አለው ያቆራርጣል።
ደንበኛችሁ ቅሬታዎትን ወደ ጥገና ክፍል ልኬልዎታለሁ። የጥገና እሺ፣ ክፍል እኔ- በተቻለ ፍጥነት መትከሩልዎታል። ሌላ መረጃ እሺ።
ነገር አለ?
የለም በቃ እሷ ነች።
ተደውሉ።
እሺ።
እናመሰግናለን። አገልግሎት እሺ።
ከሚሰምድ ድምጿ ላይ እስከምትቀምቀን እሺ